hello hello
ጤና ይስጥልኝ።
ጤና ይስጥልኝ ሀሚድ ነኝ ምን ነው ሰላም ነው።
እንዴት ነው እ፣ ቅድም ሪፖርት አርጌ ነበርኮ ነው።
ቴሌግራም ላይ ልከውልናል hello hello hello እሺ አሁን ይሰማል እ፣ ቅድም ሪፖርት አርጌ ነበርኮ በቴሌግራም ደግሞ ላኩት እ፣
ቴሌግራም ላይ ይገባልናሉ እ፣ ገና አልገባልኝም። አምስት ብር ማታ አየር ላይ መጥቶ ነበረ deposit ለማድረግ ማለት ነው።
እሺ ቴሌግራም ላይ ጽፈውልን ነበር አይደል አዎ አዎ፣ ጻፍኩ ጻፍኩ ጻፍኩ። አዎ message እልክላለሁ እዛው ላይ መልስልሃለሁ እሺ ሀሚድ ብለህ ጻፍበት እኔ መልስልሃለሁ እ፣
ሀሚድ ብለህ ጻፍበት ሐሚድ አዎ አዎ እሺ